እሺ hello ሰላም ጤና ይስጥልን best bet
ጤና ይስጥልን ናቲ።
hello አይ ናቲ፣ ሰላም ጤና ይስጥልን ጤና ይስጥልን ናቲ። ከ CBE ብር ብር ልኬ ወደ game ልኬ game ከ CBE ብር ወጣ ብሩ game ነው አልገባም።
ወደ game ኡ አልገባም።
አዎ፣
እሺ deposit message ኡን ላክልኝ።
deposit message በዚህ ቁጥር ልክ አይ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
አስራ ሰባት አርባ ሰባት አዎ አይደለም ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ አዎ እሺ እናትዬ እሺ መልካም ቀን አባት አዎ።